ሄሎ ሄሎ
ጤና ይስጥልኝ ብርስ ቤት
ያው እንትን account ኡ ቁጥሩ ላክ
እ
account ኡ እሺ
ዜሮ ዘጠኝ እ ምንድን ነበር case ኡ ምንድን ነው የተፈጠረበት ችግር ወሰ እንትን ወሰደብኝ እ
አ
ምንድን ነው check እንዳረግልህ የፈለግከው
deposit ወደ እንትን account ነበረ አል- አልገባልህም አ ብሩ እዛ ጋ እንትን ቀረት እሺ ዜሮ ዘጠኝ
ዜሮ ዘጠኝ ሰላሳ አንድ ሰላሳ አንድ ዜሮ ስምንት ዜሮ ስምንት ስልሳ አንድ አስራ አንድ ስልሳ አንድ አስራ አንድ እሺ ያው መቼ ነው አ- አ- አ- ሳምንት መቼ ነው?
ያንቱ ምና ምናምን ሳምንት ያዝ እንትን
ሳምንት አልፎታል አ ቀኑን በትክክል አታስታውሰውም ሳምንት ይሆናል ሳምንት ምናምን እንደዛ
ስንት ብር ነው
ሃምሳ ብር መቶ ብር እንደዚህ ሀምሳ ብር
አ ሀምሳ ብር መቶ ሀምሳ ብር እንደ ሁለት መቶ ብር እንደዚህ መቶ ሀምሳ ብር እሺ።
አ
መቶ ሀምሳ ብር ነው ሀምሳ ብር መቶ ሀምሳ ወይም ሁለት መቶ እንደዚህ ያዝ አዎ፣ አልገባም በሳምንት አልገባም ማለት እና በቃ እኔም ቶክስ የሆነ ቁጥር ነው የሆነ ልጅ ቁጥር ሰጠኝ።
የ deposit message ኡ የለህም አ deposit ስታረግ ከባንክ የተላከልህ message የለም
message ኡ ወላሂ የልጁ እንትን delete አርግቶ ነው።
delete አድርገዋል አ ግን ካልገባ እሱን ይዘን ነው ማሳወቅ የምንችለው ለቻፓ ወይ ለሳንቲም በምንድን ነው የሞ- የላከው በቻፓ ነው በሳንቲም
በቻፓ ሳይሆን በዛኛው እንትን በሳንቲም ነው?
በሳንቲም አዎ እኮ deposit message ኡን ብትልክልን ለሳንቲሞች አልገባለትም ብለን እናሳውቅልን ነበር
አዎ እዛ ብ- እዛ ላይ እንትን ብር አልቀረም
እ
እዛ ላይ ይሄ በቃ account ኡ ማለት ነው።
ቀኑ እኮ በትክክል ስላላስታወስከው ነው አሁን ችግሩ
አዎ በቃ እኔ ስ- በቃ እንትን አልገባኝ ሲለኝ ራ- ተውኩትና ሳ- ስገባ ላይ ስንገ ምናምን ያልኩ አ አንዴ እሺ check እያረግኩልህ ነው እሺ አየህ search አየህ እያረገ ስለሆነ ነው አየህ ሰለብ ማለት ነው ሶስቱን አባ መብሉ ሄሎ
አንዴ እሺ ኦኬ ሄሎ
በጣም ቆየ ይዛ
አቤት
ምንድን ነው ሄሎ አቤት እዚህ ጋር በመቼ መሰለ በዘጠኝ ማለት እ፣ ከአራት ቀን በፊት ማለት ነው የሞከርከው ሶስት መቶ እሱንም በ voucher ነው ገብቶልሃል። ሌላ ሌላ የሁለት መቶ transaction የለም።
አየህ እናቴ አየህ እሺ ወንድሜ